ሄሎ ጤና ይስጥልን ቤት ቤት
ባለፈው ውትድራው በሳንቲን አረገ አልገባም። እነሱ ደግሞ አሁን ደ ሁለት ሺ አምስት መቶ ችግር የለውም። ምን አሉክ እነሱ?
እኛ አስተካክለ ደውል ቤስት ቤት እኛ ዶክመንት ሊላክ አለ በቃ እሺ፣ ችግር የለውም ይስተካከላል። የቤት ቤት ቁጥር ከየቱ ነው?
ዜሮ ዘጠኝ አስራ አንድ እሺ የደወልክበት አይደለም።
አይደለም ሌላ ነው እሺ አስራ አንድ ሀያ ሰባት
ሀያ ሰባት ሰላሳ አንድ አስራ ስድስት ሰላሳ አንድ አስራ ስድስት ስንት ብር አራት ጊዜ ነበረ?
አራት ጊዜ አምስት መቶ አምስት መቶ ሁለት ሺህ ጠቅላላ በቃ እሺ፣ እሺ። ቀኑ መቼ ነው ታስታውሳለህ?
Friday ነበረ ማቼ Monday ነው አይደለም አዎ Friday ነበር።
Friday ነበረ እሺ እ ጠብቀኝ እንዴለት